hello hello ጤና ይስጥልን አብሮ ይስጥልኝ።
ከዊፕላስ ሶሉሽን ነበር የምደውልልዎት።
እ ዊፕላስ ሶሉሽን application ላይ ከዚህ በፊት ተመዝግበው ነበር አይደለ?
እ እና የተመዘገቡትን service ኦች አሁን ላይ system ላይ active እያደረግናቸው ነው እና አንዳንድ ያልተሟሉ መረጃዎችን ለመጠየቅ ነበረ።
እ
በምን አገልግሎት ነበረ የተመዘገብሽው? ምንድን ነው?
በጸጉር ቤት ጸጉር ቤት፣ የሴቶች ጸጉር ቤት።
አዎ። ሄሎ ሄሎ